የብርሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ ብቆ በልጅሽ ነው ውበት የማማሩ በምርጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ ኪዳነ ምሕረት የእረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ